ጤና ይስጥልኝ።
ከኬክ ብር እና ከቤስት ቤት ሌላ ዌብሳይት ሌላ ቤት ነው ምናምን እሱ መጫወት ይቻላል። ከኬክ ብር እና ከቤስት ቤት ውጭ በሌላ መጫወት ዌብሳይት አለ?
አሪፍ ይሆናል። እኛ ደንበኛችን ከኩክ ቤት እና ከምንድን ነው ቤስት ቤት
ቤስት ቤት አው ሌላ ቤቲንግ ሳይቶች አሉ።
እ ስማቸው
ያንን መረጃ ግን አናውቅም። ደንበኛችን ምናልባት ተሳስተው ደውለው እንዳይሆን አይ ሌላ እንትን ከፍቼ እምቢ ሲለኝ እኮ ነው። ሜ- ሜላት ቤት ነው ምናምን ሜል Melbet ማን እሺ፣ አርፊዎች ነን እኛ ደንበኛችን።
ተቀበል ምናልባት እ፣ ስልኮቻቸውን ከዌብሳይታቸው ሊማግኘት ይችላሉ።
እሺ፣
እሺ፣ መልካም ቀን ይሁንላችሁ።
እሺ።